ዘነበ ወይ እሺ ሰላም ነው አለ እግዚአብሔር እ
hello ወይ ወይ ምን አልሽ?
ምንድን ነው YouTube ላይ እየከፈቱ ነው እና ቆይ አንዴ እሺ ቆይ
አሮን ወደሚለው ነው የሚላከው።
መላክ የፈለግከው ወዴት ነው እ፣ አሮን አሮን ወደሚለው ልኬ ሁለት ሺህ ብር አልደረሰም ነው።
አሮን ወደሚለው እኮ ገብቶ ነበር አሁን
አሁን አሁን አሮን አውጡልኝ ያልክ ነበር እኮ አረ ካሸሬ እኮ አሮን ገብቼ ካሸር ዜሮ ዜሮ አለኝ እኮ ቆርጣለሁ ብዬ ለከስተመር እኔ ከኤጀንቴ ላይ ልኬ ነበረ።
አንዴ እሺ አጥፉት ወይኔ ቆይ አንዴ እሺ እሺ እሺ